Hello ጤና ይስጥልኝ።
አቤት አብሮ ይስጥልኝ።
ደረቤ ከቺፕቺፕ ነው የደወልኩሎት። order አድርጎ ያልመጣሎት እቃ አለ? ድንችና ቲማቲም ድንችና ቲማቲም order አድርጎ መጥቶሎታል።
አይ እሑድ እንምጣ ሲሉ እሑድ የለውም አልኩ አልመጣም።
ስለዚህ እሺ ነገ የት ላስልክሎት?
ነገ አለሁ ይምጣ።
የት ይላክሎት? እሺ ሰሚት ሰሚት ልታጋራጅ Okay ሰሚት ሁለተኛ በራ ስንት ስንት ኪሎ ያዘዙበት ነበር?
ኪሎ አ አስር አስር ኪሎ አለ። አምስት አምስት ነው እንትን ደግሞ ቲማቲም አጠቃላይ አያውቁትም እ
አጠቃላይ አያውቁትም ያዘዙትን ወይ ቀኑን ይንገሩኝ ያዘዙበትን።
እንዴ ቀኑ መሰለኝ አላስታውሰውም። ብቻ ሁሉ ይመጣ ነበረ እኔ እንትን ልል ስላልኳቸው ነው።
Okay ስለዚህ በቃ ችግር ያ የለም።
አምስት ነገ አምስት- ሰሚት አስልክሎታለሁ።
እ ነገ ሰሚት አስልክሎታለሁ። እሺ አዎ፣ እሺ እሺ እሺ መልካም ምሽት።
እሺ አመሰግናለሁ።